ሰላም ጤና ይስጥልን ጭብጭብ።
ሰላም ነን።
እግዚአብሔር ይመስገን።
ትእዛዝ አዝዤ ነበረ ትናንትና።
እሺ ምን መውጣቱን check ለማድረግ ነው?
አዎ እሺ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አስራ አንድ አንድ ይቅርታ፣ ዜሮ ዘጠኝ አስራ አንድ ሰባ ሰባት እሺ ሰላሳ አንድ ሀምሳ ስምንት
እ ስኳር፣ ሽንኩርት፣ እ ቲማቲም ምናምን ነው።
ድንች አዎ፣ አራት ነገር ማለት ከሰዓት ነው።
አዎ፣ ከሰዓት ነው የሚወጣው ይሄ።
ከሰዓት ነው የሚወጣው።
አዎ ከሰዓት ነው።
ያው ሲወጣ ይደወልልኛል አይደል?
አዎ፣ አንድ ላይ አዎ።
ነው የሚወጣው አይደል? እንደ ከዚህ አዎ፣ በፊት አራት።
እንደው ተቆራርጦ እንዳይወጣ አዎ አንድ ላይ ነው አይወጣም።
የሚያመጡልኝ አይደል?
አዎ አራት product ነው አይደለ?
አዎ፣ አራት አዎ።
አዎ አንድ ላይ ነው የሚወጣልዎት። assign ተብሏል ሁሉም እሺ እ ይወጣልዎታል። እሺ እሺ፣ እሺ፣ አመሰግናለሁ።